ጤና ይስጥልኝ ቢጫ ኢትዮጵያ ሮዳስ ነኝ ባኮም ድርዶች
እንትን አውሬጅ ብልኝ ኪዳነ ምህረት እዛ ባቲ ሬስቶራንት ነበረች እና የማሽን ነበርና አላቀዘቅልኛል አይሰማም
መስመር ላይ ያለ ደንበኛች
እንትን በዛ ኪዳነ ምህረት ኮተቤት ኪዳነ ምህረት
እሺ ቢጃ ID ዎትን ይነግሩኛል
ምን TIN number ነው ወይስ እሺ ይንገሩኝ TIN number ዎት
ዜሮ ሁለት ዜሮ
ሁለት ዜሮ
ሀምሳ አንድ
ሀምሳ አንድ ሰባ ስምንት ሰባ ስምንት ሀምሳ አራት ሀምሳ አራት
ሀምሳ አራት ሀምሳ አራት አዎ ስልሳ አንድ
ሀምሳ አንድ ሰባ አምስት ሀምሳ አራት
አዎ ሰባ- ስልሳ አንድ
እሺ ምስሉ ላይ ጠቆመ ደንበኛችን አንዴ ሊፈልግሎት
እሺ እሺ